Hello ጤና ይስጥልን Best Bet ሰላም ነው?
ሰላም እንትን ነው
ምን አልከኝ?
እስ- የሆነ betting ቆርጬ ነበርና እንድትነጣለኝና ልቀቁልኝ እንትኑ እሺ cashier code ይዘሃል? Hello
አቤት ይሰማል እ cashier cashier code ንገረኝ። እሺ cashier code Hello hello ኮዱን ልንገርሽ ወይ እሺ አዎ ንገረኝ ያልኩ ነው። እሺ አስራ አንድ
ወይ ልንገርሽ እሺ
አስራ አንድ እሺ
ዘጠና ዘጠኝ እሺ ዜሮ አንድ እህ ሀምሳ አምስት
እሺ ሎስት ነው። እሺ የትኬት ወንድሜ። እሺ መልካም ቀን።
እሺ